ምሳ አዘጋጁ ጋጊ hello እንዴት ናችሁ? አለን አሁን ቀጠሮ ነበረኝ የሞሮኮ እና የሆነ ጉዳይ ገጠመኝ፣ እንግዳ መጣብኝ። ወደ ሰኞ ወደ አራት ሰዓት መቀየር እችላለሁ?
በማን ስም ነበር?
ቤተልሔም አስር ሰዓት አስር ሰዓት ላይ ነበር። ስለዚህ ሰኞ ሊያዝልዎት ወይስ ይደውላል?
ያዥልኝ ያዥልኝ ሰኞ አራት ሰዓት አድርጊልኝ።
አንድ አመሰግናለሁ።
አንድ ጠብቂኝ ቤተልሔም።
እሺ አስር ሰዓት ነው የነበረው አይደል?
አዎ
ስልክ እሺ።
ስንት ነበር?
ዜሮ አስራ ዘጠኝ ስምንት አስራ አንድ መጨረሻው?
አስራ አምስት አስራ አምስት ነው መጨረሻ።
አዎ አዎ ሰኞ አራት ሰዓት ሰኞ አራት ሰዓት አዎ እሺ thank you እሺ